ወይ ነው መስኬ እና ይሄ አዳራሽ ና ላይ ናዝሮታል ይቅርታሽ
አይዞሽ አይዞሽ እኔ ምንም አሁን አይዞሽ አሁን።
ስትነግሪኝ አ- አዲስ ጽዳቶች ሆነ ተይ እኛ ይዘነዋል ጽዳቶች ደግሞ የሆነ እንግዳ ይመጣል ተብሎ ተጸድቷል ምናምን እያሉኝ ይሄ ጭንቅላቴን እያዙኝ አንቺ ደግሞ ስትደውይ አዎ፣ አይ እኔ ይሁን አል- ሰው አራት ሰዓት ተኩል ቀጠሮ ስላላቸው ያው እሳቸው እንትን ያደርጋሉ ብዬ ልልሽ ነው።
በቃሽ እሺ እሺ፣ ወይ እዚህ ናቸው ያሉት ችግር አሁን?
የለም። አሁን መጥተዋል?
የሉም። ነገ አይ ደውዬላቸዋለሁ። አራት ተኩል ነው ያልኳቸው አራት ተኩል ነው? እሺ እሺ አዎ፣ እሺ እሺ፣ አራት ወይ ተኩል ግን ስብሰባ አላቸው እኮ እሷቸው አይደለ?
እስቲ ቆይ ወይ መልሰሽ ደውለሽ ሁለት ከሰዓት ትቀጥሪያቸዋለሽ ቆይ መስኬሽ ልደውልሽ መልሼ እሺ እሺ፣ ወይ ነው እሺ